hello ሰላም ጤና ይስጥልኝ መስት ቤት ሰላም ጤና ይስጥልኝ። እንዴት ነሽ?
እግዚአብሔር ይመስገን ሰላም ነው።
አለን እ እንትን ነበረ postponed የሆነ ጨዋታ ነበረ አለቅልኛል።
እሺ አንዴ ንገረኝ እስቲ cashier code ኡን እሺ አስራ ሶስት እህ ሀምሳ
እህ
ዘጠና ሁለት አርባ ሶስት
እሺ lost ነው። እሺ ትኬቱ አባ
እሺ ይሄኛውንም ታይልኛለሽ አንዴ እሺ፣ ንገረኝ ንገረኝ አስራ ሶስት ሀምሳ አራት እህ ዘጠና ሶስት ዜሮ እህ ሶስት
እሺ ይሄ ገብቷል። እሺ
እሺ፣ እና ምንድን ነው ይሄ በመቶ ብር ገብቶልሃል።
okay እሺ እስካለ አድርገው
ነው ልኬልሃለሁ፣ ወደ አንተ ገብቶልሃል።
እሺ ጥሩ እሺ እሺ እሺ አባ መልካም ቀን።